በጣም ጤና ይስጥልኝ Donkey Tube ጤና ይስጥልኝ Donkey Tube
አብሮ ይስጥልን። ሄሎ
ሰላም ጤና ይስጥልኝ
አብሮ ይስጥልን። እንዴት ዋልሽ?
እግዚአብሔር ይመስገን
አለን አለን። የ Donkey Tu- የ YouTube ስልጠና ለመመዝገብ ነበር፣ እሺ ስም ማን ልበል እሺ
ግን ክፍለ ሀገር ነው ያለሁት። እንዴት ነው ማ- እንትን ማለት የምችለው?
በኦንላይን መውሰድ ይችላሉ ኢንተርኔት ይኖሮታል ኢንተርኔት ይኖረኛል።
በኦንላይን መማር ይችላሉ
okay እሺ። ስለዚህ መመዝገብ እችላለሁ።
አዎ ስም ማን ልበል ኤርሚያስ
ኤርሚያስ ማ
ደረጀ